Hello? Hello?
Hello የሚስተካከል ነገር ነበረ አላስተካከለችሁልኝም። አሁንም ምን ነበር አባቴ?
withdraw በ SantimPay ነበረ አርብ ዕለት የተደረገ ማለት እና እስካሁን ሊገባ አልቻለም።
ስንት ብር ነው?
ሶስት ሺህ አንድ መቶ ሰማንያ
እ፣ እስኪ ቤት ቤት ቁጥረን ንገረኝ አንዴ።
አርባ ስድስት አርባ አራት አርባ ስድስት አርባ አራት ሀምሳ ስምንት ዜሮ ሁለት ሀምሳ ስምንት ዜሮ ሁለት አዎ እሺ፣ ጠብቀኝ አንዴ። ድሮ ነው ድሮ ነው አይደል?
አዎ
processing ላይ ነው የሚለው አባቴ። ብዙ transaction ስላለን የቆየብህ ድጋሚ ለሳንቲሞች inform አድርግልሃለሁ።
አይ ከአርብ ዕለት ጀምሮ እንደዚህ ነው እያላችሁኝ ያላችሁ።
እሺ የሳንቲም ስልኮችን ልስጥህ። የሳንቲሞች አያችሁኝ በቃ ተውት።